hello
hello ጤና አብ- ይስጥልኝ አብረሽ ባል ማሪ ባባ አዎ እ፣ እንትን ነበረኝ እ፣ መኪና ነበረኝ ሚሽል
እሺ ምን አይነት
አባይ ጃክ የሚባል አ፣ ይዘኸው ና መሸጫ
ኦኬ፣ አይ ፎቶ ምናምን መልክላችሁ እንትን ካለ እዩትና ያው ግምቱን እንትን እንትን ብዬ ነበር አጋጣሚ አዎ አይ ነው በፎቶ የሚገኝ።
ምናምን አንገምትም
okay፣ በፎቶ መኪና መሰለኝ አለበት።
ስለማይገመት አዎ ግዴታ
እ፣ አይ ያ ባንክ ቤት ስለምሰራ ብዬ ነው እኔ ባንክ ቤት ስለምሰራ ብዙ አይመቸኝም እና እ፣ እንትኑን ካወቀ በኋላ ማምጣት